ቅድም ጊዜ ኢትዮጵያ ሄደን የባኩትን መደርደር ሰላም ጤና ይስጥልን።
አብሮ ይስጥልን።
እሁድ እንትን ብዬ ነበረ ኦክስጅን አስመዝግቤ ነበር።
በዚህ ቁጥር ነው ያስመዘገቡት?
አዎ አዎ።
እሺ ቼክ ላድርግልዎት እባክዎትን፣ መስመር ላይ ይጠብቁኝ።
እሺ፣ እሺ። እ? አይ፣ እየጠበቅኩ ነው።
መስመር ላይ ኖት?
አቤት።
ማራኪ ባርና ሬስቶራንት ነው ድርጅት?
አዎ አዎ።
አልመጣልዎትም አይደለ?
አልመጣም እስካሁን።
እሺ፣ ደንበኛችን እ፣ አሁን ድጋሜ ላስተላልፍላቸው እስካሁን እንዳልመጣልዎትና እርሱም ደውለው እንደነበረ ላስተላልፍልዎት።
እሺ፣ አስተላልፍልኝ። ያው ስራ ቆሜያለሁ። ምን ዛሬ ሳምንት ሆነ።
እሺ፣ ለተፈጠረው ስህተት ይቅርታ እንጠይቃለን። አሁን ድጋሜ ያስተላልፍላቸዋለሁ። ደውለው check ማድረግ ይችላሉ። እርሱም
ስልክ የለኝማ። ዛሬ ለታው okay፣ በእናታ እኛ ጋር ደውለው አዎ መጠየቅ ይችላሉ ከቆየቦት።
እሺ፣ እሺ።
ሌላ ምረዳዎት ነገር አለ?
አይ በቃ አመሰግናለሁ።
እኛም ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብና አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልን። መልካም ቀን ይሆንልን።
እሺ፣ መልካም